ከኢትዮጵያ ወደ አሸናፊ ወንድሞች ሁለቱም
ይቆራረጣል።
አባት ነው ደመኛቸው
እዚህ አየር ጤና የአብስራ ግሮሰሪ እንትን ብሎብኝ ነበረ፣ ማቀዝቀዝ ተቋርጦብኝ ነበረ ማለት ነው። እና ትናንትና ከሰ- ከሰዓት ደውዬ ትናንትና እንልካለን ምናምን ብላችሁኝ ነበረ።
አሁን በደወሉበት ስልክ ቁጥር ነበር ያስመዘገቡት።
አዎ እሺ አንዴ የጠብቁኝ መስመር ላይ
እሺ
ልዑል ግሮሰሪ ወይ የአብስራ ግሮሰሪ ነው ዛሬ?
የአብስራ ግሮሰሪ አዎ አዎ ቅሬታው ተመዝግቦ ወደሚመለከተው አካል ተላልፏል።
ተላልፏል።
አዎ ፍ- አረፋ ያበዛል አይደለ? ድራፍት አዎ።
ማሽኑ አዎ ተላልፏል።